ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል በኩት የሚያደርጉት
አሁን ትላንት የትኬት ብር ጠይቄያችሁ ነበር
እሺ አስገብታችኋል መሰለኝ አስገብታችሁታል መሰለኝ አምስት ሺህ ሁለት መቶ ተመላሽ ገብቶሎታል አዎ እሺ ከእናንተ ነው መሰለኝ አይ ድንገት አዎ ስም አምስት ምናምን አላጻፋችሁ አምስት ሺህ ሁለት መቶ ብር ከሆነ የኛ ነው አዎ በጣም አመሰግናለሁ ሁላችሁም እሺ እኛም እናመሰግናለን ስለደወሉ እኛም ለምሰጡ ሌላ የሚሪ- የሚፈልጉት ነገር ካለ ይደውሉልን እሺ እደውላለሁ እግዜር ይስጥልኝ አመሰግናለሁ ስለደወሉ እናመሰግናለን መልካም ቀን ይሁንልዎት እሺ ለሁላችንም እሺ